ሄሎ
hello፣ ሰላም ጤና ይስጥልኝ።
እ ሰላም ኖት? እንዴት ነህ?
አለን ምን ልርዳዎት? ቴሌቪ አ- የ- የቴሌ ብር ዛሬ ትኬቱ ተቆርጦልኝ ነበር፣ ግን ት- message አልገባልኝም እስካሁን።
balance ቆርጧል።
አዎ balance ም አለኝ። ይኸው አይ- ባል- ትናንት ሀያ አራት ትኬት ነበረኝ። ዛሬ ግን ብር አለብኝ፣ ግን አልቆረጠልኝም መሰለኝ። እስቲ እንዲታይልኝ ብዬ ነው።
እሺ በቃ እስቲ ስልክ ቁጥሮትን ይንገሩ።
ዜሮ ዘጠኝ እም፣ አርባ ስምንት እሺ ስልሳ አምስት ስልሳ አምስት አስራ ስምንት አስራ ስምንት አርባ ሁለት አዎ እሺ check አደርግልዎታለሁ። ካልገባ ይገባል።
እሺ እሺ እሺ መልካም እሺ